ሜዲል አምቡላንስ
hello፣ ጤና ይስጥልን።
አብሮ ይስጥልን።
ሰላም ነሽ? እና እግዚአብሔር ይመስገን።
አለን ደህና። አንድ እንትን ልትቀበሉኝ ፈልጌ ነበርኩኝ ከኤርፖርት ወደ ዳኒ ሆቴል ዳኒ ሆስፒታል ዳን ዳን ዳኑ።
ሆስፒታል ዳን የአጥንት አዎ፣ እዛ ሕክምና አራት ነው።
ኪሎ- አራት ኪሎ ያለው አራት ኪሎ ያለው። እሺ ኬ- መነሻዎት ከየት ነው?
ከኤርፖርት ኤርፖርት አ፣ ኤርፖርት ውስጥ ነው ወይስ ወታችሁ
አይ ውስጥ መንገደኛ መቀበያው ጋር
አይ ውስጥ ውስጥ አ፣ መውጣት አይችሉም?
አ አ አ አቺ- በተሳፋሪ መውጣት አይችሉም።
አ በተቀምጠው በዊልቸር ነው የሚመጡት ዊልቸር።
ወይስ በስትሬቸር?
በዊልቸር በዊልቸር መውጣት ይችላሉ።
አ ዊልቸር አት የራሳቸው ዊልቸር አላቸው?
ባልኩሶ ከሐነ ሰማ ዊልቸር may macnaha halkaa waxa lagaga soo kaxinaya wilchir hargeyso erib diyaarada Ah.
hargeyso ma sariir baa laga soo saaraya mase wilchir አዎ በዊልቸር ነው ዊልቸር አላቸው ወንድሜ፣ የራሳቸው ዊልቸር አላቸው።
አይ
እ፣ ስለዚህ ዊልቸር ይዘን እኛ እስከ ውስጥ ድረስ ገብተን ከፕሌኑ ነው የምንቀበላችሁ።
እሺ እንደዛ ነው የምንቀበለው።
አ
hello
አዎ በዊልቸር ይሰማል ውስጥ ውስጥ ድረስ ገብተን ነው የምንቀበለው ወይስ አዎ passenger ውስጥ መንገደኛ ገብታችሁ ድር- ነው የምትቀበሉት መውጫ ድረስ እራሳቸው ይመጣሉ?
እስኪ ቆይ አንዴ አጣርተው ይደውሉልኝ። እስከ ውጭ ድረስ መውጣት ከቻሉና ልክ ተሳፋሪዎች ወጥተው የሚመጡበት ድረስ መምጣት ከቻሉ እስከዛ መተን እንቀበላለን። ወደ ውስጥ አምቡላንስ ይዞ ለመግባት ግን ፍቃድ ወይም pass ማሰራት አለብን። pass okay።
አምቡላንሱ እንዲገባ process አለው። መቼ ነው የሚመጡት?
ነገ አስራ ሁለት ሰዓት ማታ ስለዚህ እንደዛ ከሆነ ቢሮ መጥተው process አድርገን ወረቀት እንሰጦታለን። የእኛ መኪና እና ቢሮ- ውስጥ ድረስ ገብቶ ም።
እ፣ እሱን ይዞ እንዲወጣ ማድረግ እንችላለን።
የት- የቱ ጋር ነው ቢሯችሁ ስልኮትን ልያዝና መልሼ ልደውልሎት ለተጨማሪ መረጃ።
እሺ ነገ በስንት ሰዓት ነው የሚገባው? ነገ ስድስት ሰዓት ማታ እ፣ ማታ ስድስት ሰዓት ከየት ነው?
ከሀርጌሳ
ሀርጌሳ አዎ በ international በኩል ማለት ነው።
የሕክምና መረጃቸውን ማወቅ ይቻላል? ምንድን ነው ያመማቸው?
እግር ነው የተሰበረ እግራቸው እንደውም ትልቅ ተሰብሮ ሰው ነው አዎ።
ተ- ተሰርቶላቸዋል ወይስ እዚህ ገና ሊሰራ ነው?
እዚህ ነው የሚሰራለን ም፣ የተደረገላቸው ነገር አለ እግራቸው ላይ?
አይ አይ ምንም አልተደረገም በቃ እሺ፣ እዚህ ያለውን ነገር ልደዋውልና አሁን መልሼ እደውልሎታለሁ።
እሺ